ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምወደው።
አብሮ ይስጥልን ኦንላይን እንትን ለመቁረጥ እንትን ገንዘብ አስገብተን ነበረ እና እንዴት ነው ኦንላይን ላይ
ኦንላይን ላይ እ ኦ- ኦ- online betting ለመቁረጥ
online betting ለመቁረጥ እ እዛው ላይ የሚመጣለው ጨዋታ አለ አይደለ?
አዎ ከዛ ላይ የሚፈልጉትን ይመርጡና
እም ከዛ place bet ይሉታል።
okay እዛ ትኬት ነው የሚሰጥ shop ደግሞ የለም
ትኬት የሚሰጥ
እ ኩፐን ትኬት አለ ቁጥር እሱን ይዘው shop ሂዱ ነው የሚል ግን ደግሞ እዚህ በአካል shop የለም መጀመሪያ login ያደርጉ። login ስላላረጉ ነው እንደዛ እያሉት ያለው።
አረ login አድርጌያለሁ አይ login ካረጉ እንደዛ አይሉትም። shop ሄዳችሁ ቁረጡ አይልም። login ማድረጉትን ያረጋግጡና ከዛ በኋላ አዎ።
ተጨማሪ የሚለው የጨዋታ ታሪክ ውስጥ ነው በኦንላይን የተቆረጠ የሚያገኙት።
okay እዛው ላይ online account ላይ ካለው እዛው ላይ ተቆርጦ አዎ እዛው ላይ ነው ስናሸንፍ የሚያስቀምጠው እንጂ shop የሚያስኬድ ነገር የለውም።
እሺ እሺ